Hello ጤና ይስጥልኝ ቃል ኪዳን ልታይሽ ሰላም ነው ሙዬ።
ሰላም ምን ልርዳው?
ትናንትና ሀያ ሺህ ብር ወጪ አድርጌ ነበርና እሺ አልገባልኝም ቴሌ ብር ላይ።
እሺ አንዴ መስመር ላይ ጠብቁኝ።
መልካም
Hello አቤት።
ሰላም ነው እግዚአብሔር ይመስገን። እንዴት ነሽ?
አለን አለን አለን ሙዬ። እንትን ትናንትና ሀያ ሺህ ብር ቴሌ ብር ላይ እ ገቢ ሀያ ሺህ ብር እ ወጪ አድርጌ ነበርና ገቢ አልሆነልኝም።
እሺ በስ በስ ስልክህን ንገረኝ ዜሮ ዘጠኝ አስራ አንድ እሺ ስልሳ ስድስት እሺ አስራ ስምንት ሰላሳ ስምንት
አስራ ስምንት ሰላሳ ስምንት